ጤና ይስጥልኝ። ኢቴስ የበራ መረጃ ማዕከል እባክዎትን ምን እንርዳዎት?
ነው
ሰላም ጤና ይስጥልን።
አብሮ ስጥልን እንትን ፈልጌ ነበር፣ በረራ ፈልጌ ነበር ከኮምቦልቻ አዲስ አበባ
ለመች ነው የፈለጉት?
እ፣ ለሰ- ሰ- ለሰኞ ለነገ ይኖራል።
ከኮምቦልቻ አዲስ አበባ አዎ
ለስንት ሰው ነው የፈለጉት?
ለአንድ ሰው
መሄጃ ብቻ?
አዎ
እሺ። እሺ ነገ ከአራት ሰዓት ጀምሮ በራዳ አራት ሰዓት ከሩብ ስድስት ሰዓት ከሩብ ዘጠኝ ሰዓት ከሩብ እና አስራ አንድ ሰዓት ከሀያ
መቼ ሰኞ ነው ነገ
ነገ አዎ።
ስንት ሰዓት ስንት ሰዓት
አራት ሰዓት ከሩብ ስድስት ሰዓት ከሩብ ዘጠኝ ሰዓት ከሀያ አምስት አስራ አንድ ሰዓት ከሀያ ማለት ነው።
okay በጠዋት የለም ጠዋት
ጠዋት የለም ሁለት ሰዓት ሁለት ሰዓት ምናምን አካባቢ ላይ
የጠዋት በር የለም ሙሉ ነው Okay አይዞሽ ማለት ነው ስንት ነው የሰዓት
እሺ የስድስት ሰዓት ከሩቡ ሶስት ሺ ሰባት መቶ ሰማንያ ሁለት ሲሆን የሌላው እ፣ የአራት ሰዓት ከሩቡ አምስት ሺ ዘጠኝ መቶ ዘጠና ስምንት ብር ነው የዘጠኝ ሰዓት ከሀያ አምስቱ business class ነው አስራ ሁለት ሺ አንድ መቶ ሰላሳ ብር የማታ አስራ አንድ ሰዓት ከሀያው አስራ ሶ- አስራ አራት ሺ ሀያ አራት ብር business class ናቸው እነዚህ
okay እሺ መርሀባ በቃ ይኸውልህ ጋር እና ለወንድሜ ነው እደውላለሁ መልሼ እሺ ደውሉልን ተደውሉ አመሰግናለሁ መልካም ቀን